ሄሎ አቤት ሰላም ዋላችሁ? ኢኮና ሲጃ አላችሁ?
አለ ነው።
እ፣ ዛሬ ይኖራችኋል?
አዎ ከሰባት ሰዓት እስከ አስር ሰዓት አለ።
እ፣ ጥቁር አንበሳ ነበር ያለን ታካሚና እሺ በአምቡላንስ ፈልገን ነበረ።
አምቡላንስ ለአምቡላንስ ትከፍላላችሁ?
ለአምቡላንስ እሺ፣ ስንት እሺ በዚሁ ስልክ ይደውልልዎት እ በዚሁ ስልክ ይደውልልዎት ዋጋውን ለማወቅ እኮ ፈልገን ነው።
አዎ እንደዚህ ይደውልልዎት ሰው ሰው በዚህ ስልክ ይደውልልዎት ዋጋውን ለመንገር እሺ፣ አሁን ነው።
አዎ ይደውላሉ አሁን እሺ፣ አሁን ይደውሉና እናወራ።
እና ኢሲጂ ብቻ ነው አይደል የሚፈልጉት?
ኢኮና ሲጃ ስንት ነው?
እኮ እሱንም አንድ ላይ ይነግሮታል አንድ ላይ ይነግሮታል ሌላ ሰው ይደውላል እሺ፣ እሺ።